ሄደ ሌላው ወይ
ኦን ታይም የለህም። እሺ ኮምፕሊት ባኖራለሁ እኮ ኮምፕሊት ብየዋለሁ፣ ግን ማለት የአሞንቱ ቀንሶብኛል። ቀጣኝ ማለት ሀያ ብር ቀንሶብኛል ከነበረው።
አዎ አርባ ሰባተኛ ደቂቃ ላይ ነው ያሳወቅከው አይደለ? እንዳልደረሰልህ ሀያ አምስተኛ አዎ።
ደቂቃ ላይ ነው ማሳወቅ ያለባችሁ።
ብቻ ቀደም ብላችሁ ግን- ነው ግን ከዚ- እዛም አናግራቸዋለች ማነ ቅድስት ናት ማናት አዎ፣ አናግራቸዋለች።
አና- አናግራ ነበር ግን አስቀድማችሁ ነው ገና ሀያ አምስተኛ ደቂቃ ላይ ካልደረሰ ማሳወቅ ያለባችሁ እንጂ ከቆየ በኋላ ብታሳውቁ ሰዓት አይስተካከልም። እሺ
እና አላውቁ ነበር እንደዚህ እንደሆነ ግን እና ታዲያ ይሄ በቅጣት ነው ማለት ነው
በቃ በ- ከቆረጠብህ ለዛ ነው እ?
ከቆረጠብህ ለዛ ነው።
ምን እኔ በዚህ ፀሐይ ዳገት አይደል ምን አለ በዚህ ልብጭ ሀያ ብር ሲቀርብኝ ግን ይዋጥለታል ድርጅቱ ራሱ አይደ አይደብርም?
አይደለም ይኸውልህ፣ ህጉን ህጉን ምናልባት አዲስ ነህ
አዎ ይሄን ህግ አላ- አላውቅም። ብቻ ግን ካልደረሰላችሁ በጊዜ ካልደረሳችሁ አሳ- አሳውቁ አስር ደቂቃ አዎ።
ምናምን ሲቀር ምናምን እዛ ብሎ ነበር።
አይደለም። እሺ አስር ደቂቃ አይደለም። ከወዲያ ስታሳውቅ ሀያ አምስተኛው ደቂቃ ላይ ካልደረሰ አሳውቅ። አርባ ሰባተኛው ደቂቃ ላይ ማሳወቅ ማለት already አልቋል ሰዓቱና አይስተካከልም። ቀደም ብሎ ነው እሺ ማሳወቅ ያለብን ለወደፊቱ። ከሀያ አምስት ደቂቃ እሺ።
ጀምሮ አሳውቅ እሺ።
እሺ ግን አሁን ግን አድርሼ ጨርሼ ጨርሼ ነው አሁን ደውዬ የነገርኩ የነገር ጨርሰሃል። አዎ ግን እንደዛ አይደለም ህጉ። እኔ ምንም ላደርግ አልችልም። እሺ ለወደፊቱ አስ በጣም አስቀድመህ አሳውቅ። እሺ እሺ